ጤና ይስጥልኝ። ሄሎ ቤዛ ኩሌ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጠው?
ጤና ይስጥልኝ። የታደረች ጤና ይስጥልኝ። ደንበኛችን
ሰላም ናቸው?
አለን።
መልካም ሄሎ ቤዛ።
አዎ አዎ ነን።
እንትን ነገር ነበረ። ምንድን ነው ማድረግ ያለብን?
እሺ ምን አይነት የጉዞ መረጃ ልስጠው?
የፊት የዲቪ ፕሮሰስ ነበረ።
ሄሎ ደንበኛችን ምን አሉ?
አቤት
ሄሎ የ-